ይመስለኛል አሪፍ ረድሽኝ እባክህ የምንረዳው
አዎ ቤቴክስ ላይ ብር አርባ ዘጠኝ ብር አለ የ- እና
መያህል መሰለኝ
አዎ እዚያ አልገባም እዛ ደግሞ ከአካውንቱ ላይ ደግሞ እንደወጣ ነው የሚነግረው እዛ ላይ ደግሞ የለም
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት
አዎ በዚህ ቁጥር
እሺ ደንበኛችን ሙሉ ስሞትን ይንገሩን
መሐመድ ጀማል መሐመድ
መሐመድ ጀማል መሐመድ እሺ የገንዘቡን መጠን ይንገሩን
ምን
የብሩን መጠን ይንገሩኝ አርባ ዘጠኝ ብር አርባ ዘጠኝ እሺ አሁን ነው አይደል የሞከሩት
አይ እ- ትንሽ ከትንሽ በፊት ነው ወደ ሀያ ደቂቃ ምናምን ነው።
እሺ ደንበኛችን መረጃውን መዝግብ ብሎታል አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስቶ ይልኩልናል እሺ አይ፣ ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ
አራት ሀምሳ አምስት ሃምሳ አምስት የትም ቁጥራችሁ የቴሌግራም አካውንታችን ነው አዎ።
እሺ አይ
እሺ እናመሰግናለን ሌላ የመረዳት ነገር አለ አይ በቃ ይሄ ብቻ ነው።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ወይም ሰላምታ ድምጽ በኋላ ያስቀምጡልኝ መልካም ምሽት ይሁንልዎት እሺ እናመሰግናለን።